ሄሎ
ሄሎ አቤት
እሺ አያንቱ ነኝ። አሁን ደውዬ ነበረ ምናልባት አንቺ ከሆንሽ ያናገርሽኝ።
አዎ አዎ
አይ ተጨማሪ እንትን ለመስጠት ነው። ምናልባት የ scholar chance ካለ የኔን መረጃ ልትይዥልኝ ትችያለሽ?
አሁን ላይ የ scholarship chance የለም። ያው ካለ እናሳውቃለን።
እሺ አሁን የለም። እሺ እሺ፣ እናመሰግናለን።
Thank you